አይሰራም እንዴ አንቺ? እንዴ ዛሬ አብስራ ያነሳው
ሄሎ፣
ሄሎ፣
አቤት።
ነገ አቤት፣ ታደርሳላችሁ እንዴ? ይሄ እ ዶሮ አም- ጥቅል ምናምን አናደርስም፣ እንዳያዙ፣ ነገ ታደርሳለች አናደርስም።
እኮ ለነገ ያዘዘቻለች። ታርገው
እንዴ push notification እኮ ልከናል አንፈልግም ለነገ እያለች ነው አናደርስም ነገ።
ብለን እ
ነገ ማይደርስልኝ ከሆነ አልፈልግም እያለች ነው። ሁለት ሺህ ምናምን ብር ከፍላለሁ።
በቃ ለሳባ ደውለሽ refund አስደርጊላትና እ
እሺ ነገ አንሰራም ብለሽ ለሳባ ደውለሽ refund አስደርጊላት።
አሁን ተ-
notification ተልኳል ገና እንደማንሰራ። እሺ በቃ እሺ፣
እሺ፣ እሺ አሳውቃታለሁ። እሺ።
እሺ አስመልሽላት ብሯን